ሄሎ ሄሎ ሄሎ አና ሰላም ነው እግዚአብሔር ይመስገን።
አለሁ እግዚአብሔር ይመስገን። እስከዳር ነኝ። ከቤት ወይን ነበር ምደውልልሽ።
እሺ እሺ እሺ ያየንልሽ ነበረ፣ ግን ያው connect ማድረግ አልቻለም። WiFi ዩን check አርግሽው?
ዋይፋዩን እንትን ጠልፈውታ እንትን ከጎን ያሉት hotspot አድርጌ ነው እንትን ምልልሽ
እኮ ምናልባት connection error ሊሆን ይችላል። አንቺ ጋር ግን ያሳይሻል።
እኔ ጋር AnyDesk on ነው ይላል። accept የምትለዋ ግን አትመጣም።
በጣም እኮ ያው connect ስላላረገ ነዋ።
connection እንዳረገ WiFi connect እንዳረገ ዋይፋይ እሱ ይታይሻል አይደለ?
አዎ WiFi ዩ connect አረው አሁን restart አረኩልሽ። restart አረኩ ስላችሁ እስቲ start አድርጊውና አሁን እየሞከረ ነው። እኔ ጋርም እየቆጠረ ስለሆነ ነው ማለት የኔ ስልኩ ለመግባት ትንሽ ይቆ- ይቆጥራል። ለዛ ነው እየቆየሁብሽ ያለሁት።
በቃ እሺ፣ ማለት ሪስታርት እያረኩልሽ ነው።
እሺ እሺ፣ ጠብቅሻለሁ። እሺ ዜሪ